hello ጤና ይስጥልኝ።
ሄሎ ጤና ይስጥልኝ።
ፍሊንትስቶን ነው ምስል የደወሉት። ምን ልርዳዎት?
ፊሊንስቶን ነው አይደለ?
አዎ እንትን አክሲዮን ሱቅ መግዛት አላችሁ ፈልገው ነው።
አይደል? እስኪ ሱቅ አላ ሱቅ አላችሁ እንደ የሚከራ የሚሸጥ እ አሁን አሁን ለጊዜው እ መሸጥ አቁመናል።
ሰው እንጂ በእናትህ።
መስከረም እ ላይ እንጀምራለን። ያኔ እንደውሎታለን።
እህ፣ ጨርሳችኋል? አሁን አልቆ ነው ወይስ ጨርሰን ምንድን ነው?
ሳይሆን ጨርሰን ሳይሆን አ፣ ለጊዜው hold አድርገነው ነው አላለቀም።
እንጂ አለ ጥሩ ጥሩ ወጥ ካፋይስ ምናምን አላችሁ አለን አለን።
እ?
አዎ እና ታዲያ እና መስከረም ታዲያ ላይ- አቆማችሁ?
መስከረም ላይ ድጋሚ እንጀምረዋለን እ መሸጥ።
መሸጥ ትጀምራላችሁ?
አዎ
የት site እንደውሎታለን።
ያላችሁ የቴ- የት site ያላችሁ ካፋይስ እና አዋሪ ያለን፣ ካሳንቺስ አለን፣ ጀሞ አለ፣ ጀምራ እ መገናኛ አለ፣
መገናኛ አለ። እሺ ሾላ አለ፣ እ ሾላ አለ።
ጣፉም አለ። አዎ አሁን ነው።
አዎ ስለዚህ እንዴት ይሻላል? እና እደውሎታለሁ። አዎ
ስልክ መስ- ይዟለ?
ይዤዋለሁ። ሰባ አራት ቤት መጨረሻው ዜሮ ሰባት አዎ አዎ አዎ።
ሞትም አንብዬ ሊያዝ
በድሉ በድሉ ሸ ማስታወቂያችንን ከምን ሰምተው ነው?
እ? እ? እ?
ማስታወቂያችንን እሺ፣ እሺ፣ በቴሌቪዥን፣ እን- በቴሌቪዥን።
እንደውሎታለን።
እሺ እሺ፣ አደራ እንዳትከፋ። እሺ እሺ፣ እሺ፣ እናመሰግናለን።